በስልኝ ሊቆርጥ ነው የምንለብሰው።
ወይም አሁን ላይ ነው የቆረጥኩትን ለመድገም ፈልጌ እምቢ አለኝ። እንዴት ነው
የራሱን ያገኙታል። ሪቤት ሪቤት ሲሉ ያመጣል። ካልመጣ ግን መድገም አይችሉም። ሪቤት የሚለው
ሪቤት አዎ፣
ሪቤስቲኝ ማለቴ ኦንላይን የደገምኩት አለ በሌላ ለማውጣት ነበር። ሌላ እንትን ላይ
በሌላ ምን account
አ በሌላ account አ
እኮ ሌላ account ላይ መግባት ይችላሉ። በሱ ማድረግ ይችላሉ።
እኮ አሁን short code ኡ አለ ሰባ ሰባት ሁለት መቶ አራት ምናምን እያለ የሚጀምር እሺ፣ ID ው ማለት ነው።
እሺ፣ እሱን እሺ፣ እሱ ለመድገም ሌላ እንትን ላይ ሳዝ ምኑ ላይ ነው ለመድገም ማስገባው? ቼኩ ላይ ነው ወይስ ከላይ እንትኑ ላይ ነው?
አንዴ አንዴ ቆይ መስመር ላይ ጠብቆኝ።
አናናናናና
ከትኬት ቁጥሩ አጠገብ ሪቤት ብሎ ይመጣልዎታል።
እ ከትኬት ቁጥሩ አጠገብ ሪቤት ብሎ ይመጣልዎታል ደንበኛችን። እሱን መምረጥ ይችላሉ። የትኛውን ትኬት እንደሚፈልጉ እዛ ላይ rebet ማድረግ ይችላሉ።
አ አሁን ኦንላይን የቆረጥኩት ቁጥር አለ አይደል?
እኮ ከእሱ አጠገብ ይመጣል። ከትኬት ID ው አጠገብ ይመጣልዎታል rebet የሚል
እሺ